ጤና ይስጥልኝ ሚስት ቤት
ሄሎ ጤና ይስጥልኝ ሚስት ቤት አብሮ ይስጥልኝ። እንትን ነበር እህቴ እሺ ትኬት አንዲት ሉዝ አድርጌ ነበር እና አንድ በርቶብኝ ነበር። በእውነት እሺ፣ አንድ- ካሸር ኮዷን ትልክልኝ ትነግረኛለህ አንዴ?
ዘጠና ሰባት እሺ
አስራ ሁለት እሺ ሰላሳ ስድስት እሺ ስምንት ስምንት እሺ ጠብቀኝ አንዴ እሺ
መቶ ስልሳ ብር አሁን ለቆልሃል። እሺ እ መቶ ስልሳ ብር ለቆልሃል አሁን።
እሺ እሺ አመሰግናለሁ። እሺ መልካም ቀን።
እሺ እሺ።
ምንም ማለት ነው።